hello hello፣ ጤና ይስጥልን። ከሁዳ bike manufacturing ነበር የደወልኩልህ። ይሰማል?
hello፣ አሁን ይሰማል?
እሺ፣ ከሳፊ ባጃጅ ነበር የደወልኩልክ።
አዎ አዎ
ባለፈው የመቀሌን ስልክ ልኬልክ ነበር፣ አወራሃቸው?
አዎ ደውዬለት እዛ አብረሃ ከሰል አካባቢ ና አለኝ እና እሺ
ከዛ ከመቀሌ ትንሽ ወጣ ይልና ከቤተሰቦች ጋር ተማክሬ ወደዛ ሊሄድ ነው በቅርቡ።
እሺ ያው በዋጋ ምናምን አወራችሁ? ተስማማችሁ?
በዋጋ አላወራንም።
አዎ ናናየው ምናምን ያለክ?
አዎ ወደዛ ና ነው ያለኝ።
አዎ እሺ ያው ወደዛ በዋጋ ሄደን ተስማምታችሁ ከከፈልክ እንትኑን ላክልኝ። እሺ ምኑ የኔ ቴሌግራም አለካ አዎ የከፈልክበትን?
አለኝ አለኝ አዎ አለኝ።
እሺ
እሺ እሺ እሺ አመሰግናለሁ።
መልካም ቀን።
አሜን።